ጤና ይስጥልኝ አሪፍ ቢሮ ወደ ስኔ ባኮ ምን ልርዳዎት?
እንትን አስመዝግቤ ነበር ፍራንክ ቆርጠው ወይ ወደ እኔ አላስገባልኝም ወይ ወደ account አላስገባልኝ እሺ ለሚያችን ያስመዘገቡበትን ስልክ ቁጥር ይነግሩኛል?
እ እ ያስመዘገቡበትን ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ አርባ ስልሳ ስምንት
ዜሮ ዘጠኝ አርባ ስልሳ ስምንት ስልሳ ስምንት ሰባ ሁለት ስልሳ ሁለት ሰባ ሁለት ስልሳ ሁለት ስልሳ ሁለት እሺ መስመር ላይ ጠብቁኝ ነው የሚያችን ፈልግሎት ሀብታሙ ኖት ደንበኛችን አዎ አዎ
አዎ ጥያቄው ተመዝግቦ ወደሚመለከተው አካል ተላልፎልታል
መቼ መሰለሽ በሀያ ስምንት ነው ያመለክ ሀያ ስምንት ሀያ ዘጠኝ ሰላሳ ሰላሳ አንድ አንድ ሁለት
አዎ ደንበኛችን በሀያ ስምንት ነበር ያስመዘገቡት እ እና እኔ ያው ደግሜ እስካሁን ምንም አይነት ምላሽ እንዳላገኘ እና ምንም መፍትሄ እንዳልተሰጠሁት አድርጌ መዝግቤ ወደሚመለከተው አካል አስተላልፍሎታለሁ።
እሺ እሺ እሺ ሌላ ምረዶት ነገር አለ?
በቃ thank እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብና ፊት ገንዘቡን ጭብጭባ ያስቀምጡልኝ። መልካም ቀን።
you